hello hello መሰረት ላይ ታዘዝ
order ብዬ ነበር እና ምግብ ቤት ሄድ order ኡ አልታዘዘም።
order ከቢሮ ነበር እስኪ ንገረኝ።
ሰባ ሶስት አስር ሰባ ሶስት አስር ስምህ ማን ነው?
አራት አብርሃም። ከዚህ ተደውሎላቸው ነበር?
አይ አልተደወለላቸውም ተደውሎ አልታዘዙም?
እ ተደውሎ አልዙም አብርሃም።
አ ስልሽ order ኡ እኔ ጋር ገብቷል፣ ግን እነሱ ጋር አልታዘዙም።
እሺ ምንም አልልም።
አብርሃም፣ እሺ check ላርግና እ መልሼ እደውልልሃል። ሰባ ሶስት አስር ነው ያልከኛ። ከየት ነው ያስከው? ከየት ነው እ ያስከው?
ከጌም ከጌም ጌም ነው።
እሺ እሺ፣ አንዴ ጠብቀኝ። እሺ፣ እሺ።
መልሼ እደውላለሁ። እንዴ አብርሃም አቤት አብርሃም ከ- ሰባ አቤት።
ሶስት አስር ነው ያልከኛ። ከጆይንት በርገር ያስከው አይደል? ስድስት ኪሎ እ ከስድስት ኪሎ ነው ያስከው ሰባ አብረሽ ሶስት አስር ሰባ ሶስት አስር ሰባ ሶስት አስር እኮ ከስድስት አዎ።
ኪሎ ጆይንት በርገር አይደል?
አ
cancel order ነው እኮ አብርሽ፣ cancel ነው cancel order ነው። ቆይ እስኪ አንዴ ጠበቀኝ። ሰባ ሶስት አስር ችግር የለም። አይ ca- cancel ከሆነ cancel አቶች ነው። እሺ ካንስል ነው አብርሽ። እሺ እሺ።
ካንስል ኦርደር ነው።